ከመማርሽ ሌሎች ባኮ ምን ልርዳው?
ወደ ከሲቢ ብር ወደ አሪፌ ትራንስፈር አድርጌ ቆረጠብኝ።
እሺ ከሲቢ ወደ ወደ የትኛው ቤቲንግ ሳይት ነው ያደረጉት ደንበኛችን?
ኪክ ቤት
ወደ ኩዊክ ብር። እሺ ምን ያህል ብር ነበር?
ሁለት መቶ ሃምሳ ሁለት መቶ ሀምሳ እሺ ሙሉ ስሙትን ማን ልበል?
ዲናኦል አብዲሳ ባይሰ
ዲናኦል አብዲሳ። እሺ እሺ ደንበኛችን አሁን በምነግረው ስልክ ቁጥር ቴሌግራም ላይ ከ CBE የደረሱትን መልእክት ይልኩልናል screenshot አድርገው።
እሺ እሺ ደንበኛችን ስልክ ቁጥሩን የያዙ ዜሮ ዘጠኝ ዘጠና ሁለት
እሺ
አስራ ሶስት
እሺ ዜሮ አንድ
እሺ ሀምሳ አምስት እሺ ደንበኛችን ሌላ ምረዳውት ነገር አለ?
አይ የለም በቃ እልካለሁ ቴሌግራም እሺ እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።